ሰላም ጤና ይስጥልኝ የ Donkey Tube ነው። Hello
ሰላም ነው እናት?
እግዚአብሔር ይመስገን።
አለን። መንግስቱ እባላለሁኝ።
እሺ
የሆነ ማለት እሸቱን ማግኘት ፈልጌ ነበረ። እባክሽ እንዴት ነበረ?
አዎ፣ እሱ ቀረጻ ላይ ስለሆነ እኔ ጉዳዩን እኔ- ለእኔ ንገሩኝና እም።
እኔ ሪፖርት Okay።
አደርጋለሁ ለሚመለከተው አካል።
እሺ እኔ ሼፍ መንግስቱ እባላለሁ እሺ
እና በጣም የሆነ አስተማሪ የሆነ ታሪክ ነበረኝ እና
እህ just interview ም ለማድረግ ፈልጌ ነበር እና የተወሰነ ነገር የቤት ሀያ ሰላሳ አወቅሽው
እህ
ሀያ ሰላሳ ላይ የተወሰነ እንደ በጣም አጭር ስለሆነ ታሪኩ አስተማሪ ነው። plus ም ካለኝ እንቅስቃሴ አንጻር እንዲያው የሆነ እሱ ቢያውቀው I think አሜሪካም ደርሶ ከመጣ በኋላ እሸቱ አንዳንድ ነገር ያየኋቸው ነበሩ ከፍጹም ጋር ያደረገውን interview እና እህ
አሁን እንደዚህ hospitality ላይም ምናምን idea ዎችም ምናምን ቢወሩ መልካም የሆኑ ነገሮችም ስላሉ እባክሽ ባገኘው በጣም ደስ ይለኛል። ምናልባት እሱ አ- አ- ነገሮችን ሊረዳም ስለሚችል I think አንቺም ትረጃዋለሽ ብዬ አስባለሁ። አላውቅም ብቻ አንቺ በሚ- በሚቻለው መንገድ እንዳገኘው የተወሰነ ደቂቃ እንዳውራው ብታረጊ ደስ ይለኛል።
አሁን አንተ ታሪክን ለመናገር ነው የፈለከው ወይስ ደግሞ እ፣
አ፣ ታሪኩ ነው በቃ ማለት እኔ ልሽ አሁን ያ አንድ ሰው የው ስሜት ፕሮግራም አለና እዛ እ።
ጋር ደግሞ ወይስ ደግሞ በቅድሽ ማናገር ነው እሸቱ No ማናገር No no መቅረብ መቅረብ። አይ ያው ዞሮ ዞሮ እሱ ነው አይደል interview ን የሚያደርገው።
አዎ፣ እሱ ነው አ የሚያደርገው።
ስለዚህ በቃ እኔ ያው interview ን ማድረግ ነው እንጂ ምን- ታሪኩ ማለት ያው እሱን ላገኘው ያልኩሽ ከተመቸው ወይም ደግሞ አንቺም ቢሆን ያው ዞሮ ዞሮ እ፣ አንድ ላይ ስለምትሰሩ ይቅርታ በጣም አነጋገሬም እንትን ሊልሽ ይችላል።
ምንም አ፣ ችግር የለም። ግን አሁን እ፣ እ፣ አንድ ሰው ሴት ለመቅረብ ከሆነ ችግር የለውም፣ እዘግባለሁ። ያዘገቡ ሰዎች አሉ፣ በወረፋ መሰረት ይደወላል።
እሺ
እሺ፣ ስም ማን ልበል?
አ፣ እኔ ሼፍ መንግስቱ እባላለሁ።
መ- ሼፍ መንግስቱ።
አ፣ ትንሽ hint ኡ እንዲኖር ብዬ ነው የሀያ ሰላሳውን interview የጠቀስኩልሽ።
ገባን ታሪኩን ገባን።
እዛ ጋር ብታዩ በጣም በአጭሩ ነው እንትን ያደረገው፣ ግን በጣም አሪፍ ነገርም ስለሆነ ስደትም ምንም ስላለው እና more ያው ጥሩ ነገር ነው ብዬ አስባለሁ። አላውቅም እንግዲህ
ሼፍ መንግስቱ። እሺ፣ ስልክ ቁጥር
እሺ ዜሮ ዘጠኝ አርባ ሰባት
አርባ ሰባት ሰባ ስድስት ሀያ ዘጠኝ ሰባ ስድስት ሀያ ዘጠኝ ሰማንያ ሰማንያ
አርባ ሰባት ሰባ ስድስት ሀያ ዘጠኝ ሰማንያ
ዜሮ ዘጠኝ አርባ ሰባት ሰባ ስድስት ሀያ ዘጠኝ ሰማንያ
እሺ፣ ተጨማሪ በጣም ልስጥሽ?
አዲስ አበባ ነው አይደል አድራሻ?
አዎ አዲስ አበባ ነው። ልስጥሽ ተጨማሪ ወይስ በቂ ነው?
አይ በቃ
እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
Thank you በጣም እሺ እሺ